ጤና ይስጥልኝ። አሪፍ ቤት ጤና- አምራኮምላቸው ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከቤት ኤክስ ነበረ ትናንት ደውል ደውለልናችሁ ነበረ እሺ እ ከስተመር ዲፖዚት ያደረገውን ትራንዛክሽኖች አፕሩቭ አላረጋችሁልንም ነበር
እሺ ሰጠው እና ነበረ እንድታረጉን። አዎ ቴሌግራም ላይ እየላክንላችሁ ነበረ። ትናንት ግን አይታችሁት ነበረ፣ እሺ ግን ያው አፕሩቭ አልተደረጉም፣ ሁሉም አልተስተካከሉ።
አልተስተካከሉም። አዎ እሺ ደንበኛችን እናያቸዋለን። ሙሉ information ነው አይደል የላካችሁልን?
አዎ ሙሉ information text ኡን transaction ID ያለው ሆኖ ስልክ ቁጥራቸውን የ customer ኡን ደግሞ ከታች attach እያደረግን ልከናል።
እሺ እሺ ደንበኛችን የብላክ ፐርል ማለት ነው አውቆሻላ ቤቴክስ ቤቴክስ አዎ፣ አውቀዋለሁ።
በቃ የእነሱን approve አድርጉልን እባካችሁ።
እሺ እናየዋለን።
አመሰግናለሁ።
እሺ እናመሰግናለን እኛም